ጤና ይስጥልኝ ለስፖርት በአካውም ልርዳዎ?
እንትን ነበር ወደ ቴሌ ብር transfer አድርጌ ነበር ትናንትና እሺ ግን አልገባም።
እሺ transaction history ው ላይ ይግቡና የኛ ላይ ያስተላለፉበትን screenshot አድርገው ቴሌግራም ላይ ላኩልን።
አዎ ልክ ያለው ትናንት ልኬለት ነበር።
ትናንት ልከዋል።
አዎ እሺ ይስተካከልሎታል። ትናንት እሑድ ስለሆነ ዛሬ ነው ገና የምናየው እና የሚስተካከልሎት
እና አይ በቴሌግራሙ ላይ check your phone ብሎ ጻፈልኝ። ማለት እኔ phone ኡ ልክ ነው፣ ስልክ ቁጥሩ ትክክል ነው።
ስልክ ቁጥሩ ትክክል ነው አዎ እኮ እሱ ትክክል ነው ወይ ደግሞ የ wallet ኡ ላይ ስልክ ቁጥር የምታይበት profile አለ አይደለ?
አዎ እሱን screenshot አድርገህ ላክለት።
እሺ